ሰላም
ሰላም ነኝ። አቤት ማን ልበል?
ሰላም ነኝ።
ሰላም ሰላም
ሰላም እንዴት ነህ?
አለን ዘጠና ስምንት አርባ አንድ አሁን እንትን ብዬ ነበረ ምልክት ነበረ ወደፊትወግኛል
ከየት ምግብ ቤት ነው?
ከቴጌ ከቴጌ ከቴ ስሜ ማዘጋጅ ነበር ኦርደሩ ከቴጌ ስሜ መዘግራ ኦርደሩ እስካሁን ከቴጌ አልወጣልኝ
Okay። አቶ ማን ስምህ?
አማር ነኝ እኔ እ እኔ አማር ነው ስሜ አማር አሳውቋቸው አዎ።
ነበር? ምግብ ቤት አሳውቀው ዘግይተውበታል። Okay። አሁንም አልሰ- አልሰጡትም። አሁንም ቆይ አንዴ ደቂቃውን ላየው። አትዝጋው እሺ።
እሺ።
ምግብ አልሰጡትም። ምንድን ነው PIN ዘጠና ዘጠኝ ሀያ ዘጠኝ ዘጠና ስምንት አንድ እሺ። ቆይ አንዴ እሺ።
Hello እ፣ አማር hello አማር hello
ወይ።
Hello ስ ወይ አቤት።
ይሉል ዘጠና ስምንት አንድ አዎ እሺ አልሰጥም አዎ
almost አሁን አስራ አራት ደቂቃ አካባቢ ነው የሚቀረኝ አስራ አራት አስራ በቃ አምስት ደቂቃ ይደውሉልሃል ይደወልልሃል አሁን እሺ።
እሺ አዎ።